હેલો હમ બોલો બોલો જનીશ કરીએ
હેલો બોલો સલામ જનીશ કરીએ સ્વીટ રાજેશ సలాం అండి నేను నంది నందిని
በዚህ ቤት ብር በልቼ እሺ
አንድ ሺህ አምስት መቶ አንድ ሺህ አምስት መቶ ብር በልቼ እሺ
አሁንም ከሆነ አ፣ አንድ ሺህ አምስት መቶ ብር በልቼ አንድ ሺህ ብር አገኘ
ምን ላይ ነው ያገኘኸው?
እ? ሄሎ
ሄሎ ሄሎ አትሰማም?
ወይ ምን አልከኝ ወንድሜ?
አንድ ሺህ አምስት መቶ ብር በልቼ እሺ
እ?
እሺ ከዛ አንድ ሺህ ብር በ account ስገልበጥ አገኘ ከዛ አምስት መቶ ብር በቴሌ ብር ስላክ እንጂ አለ
ምንድን ነው የሚለው በቴሌ ብር ሲላክ?
በቴሌ ብር ሀዲራ ቢልዲንግ ቢልዲንግ ቢልዲንግ ይላል
ፔንዲንግ ይላል።
አ፣ ቮቸር ላይ ነው ያለው። እሺ
ፖርቸር አዎ ቮቸር ላይ ነው መቼ ነው የምንለቅቁት አለ ሱቅ ሄደህ ሱቅ ሄደህ መውሰድ ትችላለህ።
እ? እ?
ሱቅ ሄደህ መውሰድ ትችላለህ።
ሄሎ ምን አልክ?
ሌላ ሱቅ ሄደህ መውሰድ ትችላለህ።
እ? ስልክ ሱቅ ሄደህ መውሰድ ትችላለህ ብሩን። እሺ ቤተሰቤት ማውጣት ላይ ማው- ማውጣት ይችላል አዎ
ማ- እናንተ ጣ- አሁን ወይ ደግሞ ወደ ማውጣት ቤት አይችልም እንደ ቤት- እናንተ ወደ ተካ- ቤት ቤት ዲፖዚት ማድረግ ትችላለህ።
እሺ ብር አዎ እሺ ምን ምን ነው የምበለው እ ምን ነው ምን ላድርግ
ወደ በሲቪል?
ቤት ቤት በሲቪል ሳ- በሲቪል ሳይሆን ወደ ቤት ቤት ነው ዲፖዚት ማድረግ የምችል ወንድሜ።
ሲባስ አዎ
ወደ ጌሙ ላይ ቤት ቤት- አዎ ወደ ቤት
ስዊት ነው የማደርገው አዎ አዎ እንደዛ ነው ቢቻለው።
በቃ ከዛ ይገባል አዎ
ኦኬ ዲፖዚት አደርጋለሁ እሺ እሺ
ነው?